ఎలా బ్రష్ పెన్నా ఎలా వేసాము የሆነ ስራ ለም የሆነ እርዳታ እንትን ለማለት ነበር የሆነ ኩላሊት ምናምን የሚያስፈልጋቸው ግለሰቦች አሉ
እዚህ ነው እኛ ጋር
አይ እሸቱ ያው ስለሚያውቅ ብዬ ነው
እኮ ግልጽ አድርገህ ጥያቄ
የኩላሊት እንትን የሚያስፈልጋቸው ምናምን ንቅለ ተከላ የሚያስፈልጋቸው አሉ አይደለ?
እሺ
እና ለእነሱ መስጠት ስለፈለግን ነው እኛ።
ስለዚህ በእኛ በኩል ልታነጋግራቸው ፈልገህ ነው?
አዎ አዎ
እኛ እንደዚህ አይነት ነገር እኮ ሰራን። አሁን አቅርበን እንዴሽ እ
እኛ እንደዚህ አይነት ነገር አቀረብን ሹ
ኦኬ አልቀረበም።